መረጃ ቢጠየቅ ብሏል። እንዴት ይሆናል? የተነጠለ ዘመን።
ሄሎ ሄሎ ሶል ወይ ወይ በአንድ የቀጣ እሺ
ሴናሲያን ሄሎ ሶል ወይ ወይ ሴናሲያን የምትባለው customer አ ሰርችን አ ወጦላታል። ገና ይወጣላታል አይ ወጥቶላታል። እነ ታመነን ያዙት።
ነው ያወጡት።
ያ ይዘውታል፣ ግን አንድ ዕቃ ይጎላል። ፓፓያ
okay፣ ፓፓያ የለም።
አ የለም store ስለሌለ አልወጣላትም። ፓፓያ ሌላ ዕቃ ወጥቶላታል።
ሌላው product ሁሉም ወጥቷል።
አ
እሺ እሺ አሁን